hello ጤና ይስጥልኝ የ TSA ጥሪ ማዕከል እባክዎ ምን ልርዳዎት
ያሁኑ ልጅ ያሁኑ ልጅ ነበርኩ የተቋረጠው ማለት ነው ስልክ ኦ ባህር ዳር ባህር ዳር check እያደረኩሎት የነበረው አዎ አዎ ለዛሬ ሳምንት ሮብ የተለያየ price አለ ግን ዝቅተኛው ዋጋ የ- ከሰዓት የአስራ አንድ ሰዓት ከሀያ ነው ሶስት ሺ ስድስት መቶ ዘጠና አንድ ብር ነው እሱ ግን ሌላውን ነው የምፈልገው ካሉ በማንኛውም ሰዓት ላይ በአራት ሺ አንድ መቶ ሀምሳ ሁለት ብር በማንኛውም ሰዓት ላይ መግዛት ይችላሉ
እሺ ለማክሰኞም ተመሳሳይ ነው
እ ማክሰኞ ማክሰኞ እንደውም በጣም ይወደዳል ማክሰኞ ከሆነ አራት ሺ አምስት መቶ አርባ ሶስት ብር በማንኛውም ሰዓት
እሺ በቃ አመሰግናለሁኝ መልሼ እደውላለሁ ምንም አይደለም ሌላ ምረዳዎት አለ ከዚህ ውጭ
የለም የለም እደውላለሁ ቲኬት ለመቁረጥ እደውላለሁ እሺ እሺ